ጤና ይስጥልኝ ጤና ይስጥልኝ አሪፍ ፔክራም ነኝ እባክዎ ምን ልርዳው
የሆነ online marketing ስራው ማለት ነው።
እሺ
transfer ነው። በቴሌ ብር
እ፣ ድምጾ ይቆራረጣል ደግሞ ይነግሩኛል ምን አለኝ
እንትን online marketing ስራው
ምን አለኝ?
አሁን ይሰማ- አሁን ይሰማል። hello ይቅርታ ደንበኛችን መስመሩ በጣም ይቆራረጣል መልሰን እንደውላለን በዚህ ቁጥር